ሄሎ ሄሎ፣ ሰላም ጤና ይስጥልህ።
ሰላም።
ከቤስት ቤት ነበር የምደውልልህ።
እሺ።
ምስኩ አንተ ነህ አይደለ?
አዎ።
ለቻፓሳ አውቄልህ ነበርና እሺ።
account number ህን ብለውኝ ነበር። የቤቢ የአብሲኒያ አስራ ሶስት ስልሳ
እሺ፣
ዘጠና ሰባት አምስት አርባ ሰባት ዘጠና ሰባት አምስት አርባ ሰባት ኢልያስ አብዱራህማን አማኑ።
ዛሬ ትጽፍልኛለህ ቴሌግራም ላይ?
እሺ።
እሺ፣ ቶሎ በል።
አሁን እገባለሁ።
ልወጣ ስለሆነ አየሽ እሺ